አላውቅም። ጤና ይስጥልኝ። እኔ
እንትን social media ላይ ስልካችሁን አይቼ ነበርና አካባቢ ለአንዱ ማስታወቂያ Hello፣ ደንበኛችን ትንሽ ድምጾ ይቆራረጣል።
ስልካችሁን social media ላይ ነበር ያገኘሁት።
እሺ፣ ደንበኛችን ወዴት ሀገር ነበር መሄድ የፈለጉት?
ወደ ካናዳ ካናዳ። እሺ፣ በምን ቪዛ?
በምን በምን አለ
በትምህርት አለ፣ በስራ አለ፣ ለሕክምና አለ፣ በቪዚት አለ።
ለስራ በስራ ነው የፈለጉት?
አ እሺ፣ ፓስፖርት አለዎት?
አዎ አለኝ።